ጤና ይስጥልኝ።
አቤት አብሮ ይስጥልን።
ገበያ ምን ልታዘዝ?
አይ መድ አሁን ተጠይቆ ነበርና መልስ ነበርና ያንን ይቅርታ የማያገለግል የዕዳ ኮድ ወይም ቁጥር አስገብተዋል ይላል።
እሺ text አረጉ ምናልባት እኛ system ላይ ይደርሳል። text ነው መልሱን።
አዎ text አድርጌ ነበር አንድ ግል ላይ ነውና ያንን መልሼ ነበረ።
እሺ ስለዚህ ምንም ችግር የለውም። ያው system ኡ ትንሽ corrupt አርጎ ይሆናል፣ ግን ድጋሚ መልሰሽ ላኪውና እኛ ጋር ይመጣል መልሱ። እንደዚህም text ቢደረግልሽ እኛ ጋር ይመጣል። ስለዚህ ምናልባት እድለኛ ከሆንሽ እኛ መልሰን ደውለን እናሳውቅሻለን።
እሺ ደግሜ ላከው ማለት ነው።
ደግመሽ ላኪውና ከዛ በኋላ ግን ድጋሚ እንደዛ የሚልሽ ከሆነ ችግር የለውም። system ኡ እኛ ጋር save ያደርገዋል። የመልስሽን save ማለት ነው ያደርገዋል። ስለዚህ ምንም እንዳትጨነቂ፣ እኛም እድለኛ ከሆንሽ መልሰን ደውለን እናሳውቅሻለን። እሺ እናመሰግናለን። ማዘዝ የምፈልጊው አልባስ አለ?
እሺ አይ መልሳለኝ።
እሺ እሺ